ጥሩ ነው እንደሚያስጨንቅ ሄሎ ሄሎ አቤት ተስፍዬ ነው የደወልኩት።
ማሊባባ መኪና መሽጠው
እሺ እሺ መኪና ፈልጌ ነበር ምን አይነት መኪና
እስከ ስድስት መቶ እስከ ሰባት መቶ ሺ ካሽ
አዎ
ሊፋን ምናምን ይመችዋል አውረዳም ቢሆን ኒሳን ምን አይነት ፒካፕ ሊፋን አምስት ሀያ ኦ ፒካፕ ነገር በስድስት በአምስት የለም ሊፋን ለራይድ የሚሆን ከፈለግ አምስት ሀያ ስድስት መቶ ሺ cash ከመጣ ቀሪው አራት መቶ ባንክ ተመቻችቶ
ባንክ እንዴት ነው የሚመቻችል? ምንድን ነው የማደርገው? ባንክ እንዴት ነው ከአንተ ንግድ የማከብረው?
ፍቃድ፣ TIN number፣ የትዳር ወረቀት፣ የቀበሌ መታወቂያ ምናምን ያስፈልጋል። እሱን ከመጣ እኛን የምናመቻቸው
አረ ብታስቀምጥ ይሻላል። ሄደን እሺ እናምጣ ምናምን በ- በ cash ሙሉ በ cash መጨረስ አልችልም።
እ?
ሙሉ በካሽ ቻርጀርም አላስኩም ገንዘብ ካለህ ሙሉ ብር በካሽ መግዛት ትችላለህ።
እሺ እስከ ስንት ነው የማገኘው? ሱዙኪ ኤቭሪዎችን ምናምን ኤቭሪ አንድ ከአንድ ከአራት አለ ሁለት ሺ አምስት ሞዴል በጣም ችኮ ናት። በጣም ማለት ነው።
ዴክስ አንድ ሚሊዮን አራት ወይም መቶ ምናምን ሺህ።
የለም?
ወያኔ ዴክስ ስምንት መቶ ሺህ የሚባል አለ ለምን ዝናብ
አስራ ሙሉ ዘጠኝ ወጪ ዘጠና ሞዴል ምናምን ማለት ነው።
ሙሉ ክፍያ አዎ ስምንት መቶ ሺህ አዎ ዝናብ
እሺ ለነገሩ አላምናልሽም እንጂ ፎቶ ምናምን ማለት ይችላል እንዴት ነው?
ቴሌግራም ላይ ያው ማሊባባ dot net በልና እዛ ላይ ገብተህ ማየት ትችላለህ።
አሊባባ dot አዎ ማሊባባ dot net ቴሌግራም እሺ አመሰግናለሁ።
እሺ አባ